ጤና ይስጥልን ቤስት ቤት ቤቲ ነው የምንረዳው።
hello ሰላም ጤና ይስጥልን ቤስት ቤት
ትኬት ለማረጋገጥ ፈልጌ ነበር።
cashier code ንገረኝ።
እ?
cashier code ንገረኝ።
እሺ አስር እሺ አስራ አራት አስራ አራት ዜሮ ዜሮ እሺ ሀምሳ አንድ ሀምሳ አንድ አ
ያው ለቆልሃል። እሺ refund bonus እና ስንት ነው?
ሰማንያ ብር።
እሺ ሌላ ደግሞ አንድ አለኝ።
እሺ ንገረኝ።
አስር
እሺ ሰማንያ ሁለት እሺ ሀምሳ እሺ ዘጠና ሶስት
ይሄ የለውም። እሺ
ግን አንድ ስለሆነ የጣለዋል አንድ ጨዋታ ነው የጣለው፣ ግን ሲካፈል ለእንትኑ ስ- ስለሌለው ነው።
ነው ከሀያ በታች ስለሚሆን አይሆንም።
ነው። እሺ በቃ አመሰግናለሁ።
እሺ